ጤና ይስጥልኝ አልሽኝ ሳምራይት
በአሪፍ እንትን ብር ገብቶልኝ ነበር ሁለት ሺህ ብር እና እሺ ግን ወደ account ያልገባም ቴሌ ብር ላይ ማለት ነው አልገባልኝም።
withdraw አድርገው ነው ደንበኛችን ያ withdraw አድርጌያ
መች ነበረ ትናንትና
ከየት ነበር ከየትኛው betting site
ኪዩክ ብር ከሚለው
ከኪክ ወደ ቴሌብር አ
ሙሉ ስሞትን ማን ልበል ደንበኛችን ኤደን ደምሴ ቦጋለ
ኤደን ደምሴ እሺ ደንበኛችን ቴሌብር የሚጠቀሙት አሁን በደወሉበት ስልክ ቁጥር ነው ወይስ ሌላ አ አ በዚህ በዚህ ዜሮ ዘጠኝ ሀያ ቤት አ
እሺ ደንበኛችን አሁን በምሰጠው ስልክ ቁጥር ፎቶ አንስተው ከ betting site ኡ ላይ ይልኩልናል
እሺ ስልክ ቁጥሩን text ማድረጋችሁ
እ ልንገርሽ
በቃ እኮ ማለት ወይስ text እሺ።
እናድርግልን text አድርጊ text አድርጊልኝ
እሺ ደንበኛችን በዚህ ቁጥር ነው ቴሌግራም የሚጠቀሙት አ
እሺ ደንበኛችን ሌላ ምረዳውት ነገር አለ ሌላ ምንም የለም እንዴ እሺ ደንበኛችን ስለደወልን እናመሰግናለን ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን መልካም ቀን